ሰላም
ሄሎ hello፣ ሰላም።
ሰላም ቺፕቺፕ ነው አይደል?
አዎ ቺፕቺፕ ነው።
ያ no አሁን order place አድርጌ ነበር እና እሺ፣
አዘቲ ሁለቴ ነው የቆረጠብኝ ከቴሌ ብር ላይ okay።
so አንደኛው መቶ ሰማንያ አራት ብር አሁን የቆረጠብኝን refund
እስኪ ስልኮትን ይንገሩኝና check አድርገን እንመለስበታለን። ስልክ ይነግሩኛል።
ዜሮ ዘጠኝ ሀምሳ ሁለት ሀምሳ ሁለት ሀያ ዘጠኝ ሀያ ዘጠኝ ሀምሳ አንድ ሰባ ሀምሳ አንድ ሰባ okay። ምን አቮካዶ ላይ ነው?
አቮካዶ ላይ ነው ያዘዝኩት። ሁለቴ ነው የቆረጠው የእኔን part አዎ።
ሁለቴ ነው የቆረጠው።
አዎ፣ ሁለት group ነው create የተደረገው።
አንድ ነው create ያደረኩት ግን ራሱ ነው ድጋሚ እንትን ያለብኝ እና notification ሲገባ ነው።
okay። አዎ፣ እዚህ ጋር አንደኛው group ላይ ፌቨን እና ብሩክ ያሉበት ነው አይደል?
አዎ ፌቨን እና ብሩክ ያሉበት ላይ ነው place ያደረኩት። አንዱን ለብቻው ደግሞ ቆረጠብኝ።
በቃ እሱን ከሀያ አራት ሰዓት በኋላ fail ስለሚያደርግ refund እናደርግበታለን። ሰው join አያደርግበት፣ join አያስደርጉበት። እርስዎ የሚያደርገው ከሀያ አራት ሰዓት በኋላ ሲሆን ይላክሎታል። ቴሌብር ይጠቀማሉ አይደል? በዚህ ቁጥር የ የ ይላክሎታል። በሱ ይገባል።
ትፋቅ እሺ እሺ፣ እሺ።
እዛ እሳሰጅላት